ጤና ይስጥልኝ ጉዳይ ራሄል እባላለሁ። እባክዎ ምን ልርዳ?
አብሮ ይስጥልን። ዛሬ ስ እንትን አለ ተብሎ orientation ምናምን ነገር አለ ተብሎ ተነግሮኝ ነበረ እሺ
እና ሐሙስ ይደ- እንትን ሮብ ይደወላል ለሐሙስ ተብዬ ነበር አልተደወለም።
እሺ፣ በዚህ ስልክ ቁጥር ነው የተመዝገቡት?
አዎ አዎ፣ በዚህ ነው።
እሺ አይ እ- በ- የተ- የተዘገበውማ በዚህ ሳይሆን ሌላ ነው። ዜሮ ዘጠኝ ዜሮ ዘጠኝ አርባ አራት አስራ ዘጠኝ አርባ አራት እሺ አንድ ጊዜ ታ ዜሮ ዘጠኝ ዜሮ ዘጠኝ አርባ አርባ አራት አራት አስራ ዘጠኝ አርባ አራት
okay እሺ እም ቀጠሮ ግን ያስይዘው ነበረ ማለት ቀጠሮ እኛ የምናስይዝበትን ቀን እኛ ነበር እንደውን የምናሳውቃቸው የነበረው
አዎ ማለት ማ- ለማክሰኞ ተባለ። ማክሰኞ ደውለናል አላችሁኝ። ደግሞ መልሰው ወደ እ።
ሐሙስ እንትን አደረጉ፣ shift አደረጉ።
በቃ እሺ ሐሙስና ማክሰኞ ያለውን ነበር።
ያለውን ነገር አጣርቼ መልሼ ልደውልልዎት እሺ በዚህ ደውልልኝ፣ አሁን ደውል።
እሺ እሺ መልካም ቀን ይሁንልዎት
ሰላም